አመሰግናለሁ እዚህ ደቂቃ ለሚያቆይ
hello ጤና ይስጥልን ጉዳዩን የደወሉት ምንድነው?
ጤና ይስጥልኝ።
ጉዳዩን የደወሉት ምንድነው?
የእንትን ወረቀት ላይ ተጽፎ ነበርና የአለም የባለሙያ ምናምን ትፈልጋላት?
አዎ፣ እርስዎ ባለሙያ ነዎት?
አዎ እሺ አንድ ስልክ ቁጥር ልንገርዎት ለመያዝ ይመችዎታል? የሚመዘገቡበት እሺ
ዜሮ ዘጠኝ ዜሮ ዘጠኝ ሰባ
ሰባ ዜሮ አንድ ዜሮ አንድ አርባ አራት አርባ አራት ሰላሳ አራት ሰላሳ አራት አዎ፣ እዚህ ላይ ይደውሉ። የእኛ ባለሙያ ነች፣ ትነግሮታለች።
እሺ እሺ መልካም ቀን